ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ካሪስ ትሬዲንግ ነው?
ልክ ነው።
እሺ እ ካሪስ ፔይ ነበር የምደውልዎት። ሮዛ እባላለሁ።
እሺ
እ በ POS machine ኑ ላለፉት ቀናት transaction እየፈጸሙ አይደለም እና በዛ ዙሪያ ያጋጠመ ችግር ካለ ለመጠየቅ ነበር ደንበኛችን።
አይ ያጋጠመን ችግር የለም፣ እሺ ግን ሌሎች POS ኦችም ስላሉ የእናንተን ብቻ ስለማንጠቀም ነው።
እሺ እንጂ የተለየ ያጋጠመ ችግር ያጋጠመን የለም።
ችግር የለም።
እሺ እሺ፣ እሺ እናመሰግናለን። መልካም ቀን።
እሺ።